We'll update Sabina. ቤርሻ ቤነኝ ሄሎ
እሺ አለ በል ነኝ ቤርሻ በል አለ በል ጥላውንን አወራው እንዴ? ስልኩ ተይዞ ነበረ።
ልጁ አስገቡልኝ ብሏል። ቴግሮስ ነው አለው ማን እስክንድራችን። አዎ ጥላውን አስገቡልኝ ብሏል።
አስገቡልኝ ብሏል። አዎ ስነግርሽ እኮ ግራ ስለገባሽ ነው። አስገቡልኝ ብሏል። ድጋሜ የጠየቅኩት ቴግሮስን፣ አዎ አስገቡልኝ ብሏን ብሏል።
እኮ በቃ እሺ፣ እሱ ማወቁን ለማወቅ ነው። ሳያየው ደግሞ እሱ ላይ እንዳይገባ ብዬ ነው። እሺ አስገባለታለሁ።
አይ ደውላችሁም እኮ ብታናግሩት አሪፍ ነው። ያው ሰዓቱ እየሄደ ስለሆነ ይዞብኛል። አለ ይኸው አይሰማም።
እሺ
አስገብቼለታለኝ። በቃ እንደዛ ካለ
እሺ ችግር የለውም። አራት ነው ያለው እምቢ ካለ
ጥላውን ኃይሉ ነው አይደለ?
አዎ እሺ አስገብቼለታለሁ።